ነኝ። ዮናስ ነኝ ከቤተሰብ ቤት ምን ልርዳዎ?
እሺ ዮናስ ሰላም ነው?
እግዚአብሔር አርባ ሺህ withdraw አድርጌ ነበር እና ተለቀልኝ። መጫወቻ የለኝ።
በዚህ ቁጥር ነው።
በዚህ ቁጥር
እሺ እሺ መስመር ላይ ጠብቁን። check እያደረኩሎት ነው።
የምታረገው ምን መሰለህ? ይሄን ትሞርደዋለህ። ይሄ ቁመቱ ምናምን አንድ አይነት ነው። የስ- የእሳቸው ይዛል
confirm ማድረግ የለብኝም check ማድረግ የለብኝም።
እዛ ላይ ነው።
hello እሺ፣ እሺ ሀያ ሀያ ሺህ አድርገው ያውጡት ይመለስና ወይ አስር አስር ሺህ አድርገው ይሞክሩት።
መልሼው አዎ እሺ መልሽልኛ።
እሺ ተመልሷል። አሁን check ያድርጉትና አስር አስር ያድርጉት። እሺ ባ ሀያ ሀያ ያድርጉትና meeting ጨርሼ ነው።
ቆይ አሁን ይሰራሉታል። የተመለሰ ስለሆነ ችግር የለውም።
በሳንቲፔ ሁለት ሺህ ምናምን ብር ነው የቀረ እያለኝ ነበር።
እስቲ ሞክሩትና ያሳውቁኝ እምቢ ካሉት።
እሺ እሺ እሺ መልካም ቀን። እሺ እሺ ሌሎች እሺ